ሄሎ ሄሎ መልሼ ደወልኩኝ ከችግር እሺ እሺ check አድርጌሎት ነበር እንመጣለን ግን ምንድን ነው እዛ ላይ ሲሞሉት G seven አደባባይ ብለው የሙሉት location ኑ
አዎ እኮ G seven ብዬ ነው የሞላሁትኝ። በፊት በ G seven ነበር የሚመጣው። አዎ
እዛ ብለው ነው የሞከሩት በፊት አዎ save ያደረኩት እዛው አደባባዩ ጋር ስለሆንኩኝ አዎ፣ G seven አደባባይ ብዬው ነው። በፊት እኮ ይመጡልኝ ነበረ።
አዎ እኮ አሁን ሳወራቸው G seven አደባባይ ብለው የሙሉት እንመጣለን ብለውኛል እና እስኪ update አድርገውታል app ኡ አዎ አድርጌዋለሁ። ድጋሚ እንደገና እስኪ ማለት system ላይ የሚስተካከል ነገር ከሌለው
አዎ ይሞክሩት በቃ እሺ እንጂ እኮ እኔ እኮ ትናንት ሲመጡ ስላየው ነው የደወልኩት። እሺ ያ እሺ ሞክሩት እሺ መልካም ቀን እሺ